Hello ብሩክ
ወይ እስቲ stuck ያደረገበትን ቦታ screenshot አድርገውና የፎቶ አንሳና ቴሌግራም ላይ ላክልን
እሺ፣ እሺ ሁሉንም ሁሉንም ላክልሽ ሁሉንም ይላክ ተስፍሽ ሁሉንም ይላካው ወይስ አንዱን እላክ?
አንዱ ይበቃል አንድ ላክልን እሺ እሺ አ- ሁሉንም ወይስ አንዱን ብቻ?
ሁሉም soft ነው እንዴ የተበላሸው አዎ እኮ ሁሉም soft ሁሉም ነው እንዴ አንድ አይነት ነው ይበሩ አንድ አይነት ነገር ነው የሚያሳየው ሁሉም አንድ አይነት ነገር ነው።
በቃ እንደዛ ከሆነ አንዱን ብቻ ላክልን
እሺ።
እሺ